Hello ወይ
አይሰማም። ምን አልሽኝ?
ምን አልከኝ አንተ?
እንትን ሰላም ነው ፍቅር ነኝ።
ፍቅር አርባ ስምንት ሀምሳ
አርባ ስምንት ሀምሳ አንድ ከቤርሳቤ ጋር ስልክ አውርቼ አሁን ስዘጋው ነው የያዝኩትና Okay እ የአንድ ሰዓት order ነው እ፣ አልቆጠርም። የማታ እንትን ነው አስር ብሯ
እ እ እ አስር ብሯን አልቆጠርም። ሰላሳ አምስት እየቆጠረ ነው። የአንድ ሰ- አንድ ሰዓት የያዝኩት ነው።
አንድ ሰዓት ከሁለት ደቂቃ ነው። ገ- አንተ ጋር ስለባ እርግጠኛ ነኝ አስራ ሁለት ከሀምሳ ስምንት ምናምን የገባ ይሆናል። ግን አሁን አይላሉ ከቤርሳቤ ጋር ዘግቼ አሁን ከቤርሳቤ ዘግ- ዝ- ስልኩን ስዘጋው ወዲያውኑ ነው የያዝኩት እና ችግር የለም። ይሁና system ኡ እንትን ካለ ችግር የለም።
እሺ ጨምዬ ችግር የለውም።
እሺ እሺ፣ ፍቅር